hello hello madam sweet stone ആ ആ ఓకే ఫిలాన్సింగ్ ሸር መረጃ
እሺ አንድ አንድ ላይ ነው የሚጀመረው ሚኒመም ከሀያ ሺህ ብር ጀምሮ አለ የሚል ነው ምንም እስከ ሁለት ሚል ነው እሺ ትንሽ ቢሮ ዋጋ አርባ ሺህ ነው minimum መግባት የሚቻለው
አርባ ሺህ share ማለት ነው አርባ ሺህ
አርባ ሺህ
ሚኒመም አርባ ሺህ
አዎ ስንት ነው አንዱ ዋጋ አምስት መቶ
የአንዱ share ዋጋ አምስት መቶ አዎ አዎ ሀያ ሺህ ብር ጀምሮ ማለት ነው ከሀያ ሺህ ብር ጀምሮ አዎ አሁን ላይ ስምና ስልክ እየመዘገብን ነው ሀምሌ አንድ ላይ ይጀመራል okay አሁን ምን- ምዝገባ ነው አሁን አዎ ሞት ማለት ነው እኔ ሰለሞን ይባላል አዎ አስፈጊውን ተመለኝ ነበር ያገኘት
ቲቪ ላይ ቲቪ ላይ ነው ያየሁት ኦኬ ስለዚህ ምን ሬዲ መሆነ መጠበቅ ብቻ ነው አዎ
በጣም ጥሩ። እሺ